hello ጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከድር ገበያ ነበር የምደውለው።
እሺ አጋር ለመሆን ተመዝግበው ነበር እኛ ጋር
አዎ ተመዝግቤ ነበር። በቃ ጥያቄ እኔ ማግዞት ነገር ይኖራል?
አይ የለም ቪዲዮዎች እያየሁ ስለሆነ በቃ በ- ምንም አይነት ጥያቄ አስተያየት ካሉት በዚህ ስልክ ይደውሉልኝ። ማግዞት ነገር ካለ እሺ እሺ